ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
አዎ የሆነ እንትና የሆነ ጥያቄ ነበረና
እሺ
አ ልታግዙኝ ፈልጌ ነው የደወልኩት።
እሺ ቴሌቪዥን ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ መረጃ እንዲመጣሉ የቴሌቪዥን
አዎ እሺ ከዛ ሰባት ቁጥር ተጭኖ ቋንቋውን አማርኛ ያደርጋሉ።
አዎ ሶስት ቁጥር ላይ ለመጫወት የሚል አለ እሺ ጥያቄና መልስና እድሉን ይሞክሩ የሚል አ
ጥያቄና መልስ በ- በ coin ይመልሳሉ። ሁለት ቁጥር ላይ ለመግዛት የሚል አለ።
አ
አንድ ቁጥር ላይ ደግሞ subscribe ያደርጋሉ። subscribe ሲሆኑ ደንበኛ ሲሆኑ ትኬት ይሰጡታል።
እም እሱን ደግሞ እድሎቱን ይሞክራሉ።
እሺ ስለረዳችሁ አመሰግናለሁ።
አሜን። መልካም ጊዜ